hello ጤና ይስጥልኝ ቻፓ
ቻፓ ከትላንት ወዲያ እንትና transfer አርግቼ ነበረ ወደ ቴሌብር እና ምንም አልወሰደውም። እዛው ነው ያለው። ወይ አልሰጠኝም ወይ እንትን ወደ ቴሌብር አዎ፣ ትራንዚት አርግቼ ነበረ ከምን ባንክ እ፣ ከምን betting
ከሀበሻ
ሀበሻዎች ወደ እኛ እየላኩ ስላልሆነ እነሱን contact ያድርጉ። እሺ
okay። የእነሱ ስልክ ስንት ነው?
እሺ ዜሮ ዘጠኝ አርባ ዘጠኝ
እሺ አርባ ዘጠኝ ቤቱ ነው የእነሱ።
አዎ አዎ አርባ ዘጠኝ ቤቱ ላይ ደውሉላቸው እና approve ያስደርጉ።
እሺ እሺ እሺ መልካም ቀን